Hello ጤና ይስጥልኝ።
ጤና ይስጥልኝ።
ዶክተር ነው የሚረዳዎት?
Hello hello።
Donkey Tube ነው የደወሉት። አቤት አዎ አዎ። እ፣ ስራ ማስታወቂያ አይቼ ነበር
ምን ላይ ነው ያዩት ማስታወቂያውን?
እ፣ YouTube ላይ።
እሺ፣ ስለዚህ ማስታወቂያውን ያዩበት ቪዲዮ ስር link አለ። በ link ኡ apply ያድርጉ።
በዛኛው እምቢ ብሎኝ ነው ወደዚህ የደወልኩት።
እኮ Donkey Tube ላይ YouTube አ።
ቪዲዮ ሙሉ ቪዲዮውን ይዩትና አ።
ከቪዲዮ ስር ለመመዝገብ ይሄን link ይከተሉ የሚል አለ በ link ኡ apply ያድርጉ። እዛ ላይ የስራ ዝርዝሩ ስላለ በምትፈልጉ ስራ apply ያድርጉ።
Okay፣ በዚህኛው አይቻልም መመዝገብ?
አዎ። እሺ፣ እናመሰግናለን።